መጣችሁ?
ሄሎ hello፣ አቤት። ሰላም ጤና ይስጥልኝ።
ሰላም።
አሜን።
ከቤት ቤት ነው የምደውለው።
ቤት ቤት ምንድን ነው እያደረጋችሁ ያለ?
ምን ሆነበት?
ብር ነው እኮ እኛ እዚህ ጋር መመድበዋል። የምንበላው ሳያንስ እንደገና በሌላ fake እንዴት ነው ብር የምንበላው? እ?
እ፣ ቆይ አንድ lock time lock time የሚለው ከሆነ እ?
እ፣
lock time ሚል ከሆነ ብር ለምን ይቆርጣል? time out ሚል ከሆነ ኔትወርክ ችግር ከሆነ ብር ለምን ትቆርጣላችሁ? ሳንጫወት የምንበላው ብር ሳያንስ ማለት ነው። ለምን ይሄ ድርጅት አይደል እንዴ?
በስንት ብር ነው እየተጫወተ? የትኛውን ዙር ነው የቆረጠበት?
የትኛው ዙር ምን ዙር አለው እንዴ? ከሺህ ብር በላይ ቆርጦብኛል። ስለ- ዛሬ አሁን ብቻ ትናንትናም ከትናንት ወዲያም እንደዚህ ትናንትናም screenshot አድርጋ ላካላችሁ ላኩኝ። ምንም የለ እንትን የለም። ለምንድን ነው ያንተን የማታስተካክሉኝ?
እያየሁት ነበረ፣ ግን እ፣ ምንም እዚህ ጋር የተቆረጠ ብር ምናምን የለም።
lock time እያለ እኮ ነው የሚቆርጠው። time out እያለ ነው የሚቆርጠው። አምስት መቶ ሀምሳ ብር ካለኝ ሀምሳን ከነካሁኝ time out ይላል። ከዛ ወጣለኝ። ወጥቼ ስገባ ብሩ ይቆረጣል በተደጋጋሚ። hello እዚህ ጋር እኔ አሁን የሚያሳየኝ ማለት ነው መጨረሻ ላይ በሀምሳ ብር በሀምሳ በሀምሳ በሀምሳ መደበ አሁን እኮ ትክክለኛ ከዛ system ከሆነ ማለት ነው እ?
እሺ መቶ ሰላሳ ሰባት ብር በላ። እዚህ ጋራ እያሸነፍክ እየተሸነፍክ የሄድክበት ዙር ነው እያሳየኝ ያለው እንጂ ዝም ብሎ አይደለም የሚያ- የተቆረጠ የሚቆርጠው ብር አይደለም።
ሳ የሚቆርጠው ብር
እዚህ ጋር ዝም ብሎ ባይቆረጥ እኮ round ID ያመጣልንም ነበረ። round ID እኮ እዚህ ጋር ሳልጫወት ያሳያል።
ትክክል system ኣችሁ ትክክለኛ ከሆነ እኮ ሳልጫወት የተነሳውን ብር ሳልበላ ሳልበላ ይዘውት የተነሳውን ብር እዛ ላይ ያሳያል።
አ- እኮ ግን እዚህ ጋር አሁን እየተጫወትክበት እንጂ ሰ- ሳትጫወት የተነሳ ዙር እኔ- አ- እንትን እያለኝ ስላልሆነ ነው።
አሁን እኔ ጋር ብቻ አይደለም እኮ ይኸው እዚህ ሶስት ነን፣ ሶስታችን ነው የምንጫወተው። ሶስት ሰው ነው እንደዚህ እያደረገ ያለው። ትናንትና አንድ ሺህ ስድስት መቶ ብር ነው የቆረጠው በሌላ account በአስራ ሶስት ቤት ማለት ነው።
እም፣ እሺ ራ- የቆረጠብህን ዙር ታውቀዋለህ?
አ- check በ- በሚገባ እንዳስደረግልህ እሱን እ?
ለ provider ኦቹ ልላክላቸውና የትኛው ዙር ለአት እንደሆነ በሚመ- ታወቀው፣ ስልካቸውን ሁለቱም ብትሰጡኝ ዙር- ራሱ ደስ ይለኛል።
አይ በ provider ኦቹን እኛ ነን የምናናገራቸው እዚያ አይደል። ራውንድ አይዲውን አዎ።
ልኬላቸው check አድርጉልን ነው የምንላቸው።
እኮ ለአስደርግልኝ እኛ እኮ እሺ፣ የሆነ ብር የትኛው ከዚህ ብር ላይ የትኛው round ነው?
ስልክ ቁጥሩ አይ round ኡ እቺ ራውንዱ የ- እንትን አብሮ ፊኛ የቆረጠብህ ፊኛው የቆረጠብህ አለ አይደለ?
ፊኛ balloon ፊኛ ላይ ተጫወትክ ያለው አዎ ባለ አዎ። ግን እዚህ ይሄኛው ላይ እዚህ ጋር መድቤ እንትን ብሎብኛል የሚለው አለ አይደለ?
አዎ
እሱኛውን እንትን አድርገህ screenshot አድርገህ ላክልን።
ስንቱን ዙር ስንቱን ዙር አድርጌ ትናንትና እኮ ያረ- ያረኩትን ላኩላችሁ። አሁን ከእንደገና መድቤ ነው ከእንደገና መሰበው ከእንደገና ሲያደርግ ነው እንጂ system ከሆነ እዛ ላይ ያሳያል። በእንደዚህ ጋር አይደለም አንተ ተበላው my bet my bet ውስጥ ስትገባ ያሳይሃል የትኛው round እንደሆነ ላንተ ካስታወቀ። እዚህ ጋራ አሁን የትኛው round እንደሆነ ብዙ የትኛው ራውንድ round?
ስለሆነ የሄድከው ብዙ ዙር ስለሆነ የሄድከው አንተ የትኛው አዎ።
ዙር እንደሆነ ለይቼ ማወቅ አልችልም፣ እነሱንም ለመጠየቅ።
ስለዚህ አሁን ቴሌግራም ላይ ትናንትናውን ላክልሽ፣ ዛሬ screenshot አደረኩኝ።
እሺ ላክልኝ እሱ።
አሁን ልክልሽ።
እሺ
ሄሎ hello።
አሁን በቴሌግራም ላይ ያወራሽኝ አንቺ ነሽ አይደል?
አዎ እኔ ነኝ ያወራው።
እሺ እሺ